ነገርሽ ሮቤል ሄሎ
አቤት እሱ ቢሮና ቢሮና አዎ፣ ቢሮና ተጣጣ ሮቤል አዎ እሺ፣ ዝናብ እየዘነበ ነው። በቃ አን- እስከ ዘጠኝ እስከ አስር ሰዓት ምናምን እመጣለሁ። አሁን ዘጠኝ ሰዓት ነው
እስከ አስር ሰዓት
እ
አሳት ነው ሄሎ ሄሎ
እሺ ሄሎ።
በቃ በቻልከው ፍጥነት ና ሬብ- ሮቤል
ሄሎ
ሄሎ ይሰማኛል
ሄሎ